ሄሎ ሄሎ፣ ሰላም ጤና ይስጥልን።
እሺ፣ ሰላም ሳራ ከችፕችፕ ነበር አዎ፣ የምደውለው።
እሺ okay፣ አሁን complain እያሳወቁኝ ነበር የድንች።
እሺ okay፣ በጣም ይቅርታ ዛሬ አልወጣሉትም።
እንዴ ምን ማለት ነው? አሳውቆልኝ ነበር ሹፌሩ።
ትላንት በምን ምክንያት ነው ተመላሽ የሆነው?
ትላንትማ እኔ በስራ ቀን ነው እንደሚመጣ ማውቀው እና አንቺ ግን እሑድ ነው ስራ ቦታ ነው ያዘዝኩት።
እኮ ደውለው በዚህ ስልክ አሳውቀው ነበር።
እሱ አሳውቃለሁ ብሎኛል።
no እሱ ለ dri ማለት ነው ከዚህ በፊት እኮ ለ customer ኦች እያሳወቅን ነበረ። ለ driver ኦች አይንገራቸው። driver ኦቹ የትም ቦታ ስለሚሄዱ ማንኛውም ቦታ ስለሚደርሱ የሁሉንም complain ሊያስተላልፉ አይችሉም እነሱ እና ስለዚህ- አሁን ትላንት አልገባም። እዚህ complain ላይ ምንም ቅሬታ አልቀረበበትም ይሄ product ወቶ ከሰዓት መጥታችሁ እስ- አይ ዛሬ መውጣት አይችልም፣ ይቅርታ ነገ ነው መላክ የሚችለው። sorry፣ ምንም ነገር ቢኖር በዚህ ስልክ ደውሎ ያሳውቁ።
እደውላለሁ። እኔ አብዛኛው አይሰራልኝም ስልካችሁ። ይሄ ይጠራ ይጠራና ሲለው ይዘጋል። እኔ okay፣ ስለሰለቸኝ ነው።
አርባ አራት ፊት አለን ቁጥር እኮ ይሄ ሳይሆን አርባ አራት ፊት ቁጥር አለን።
ሶስት ስልክ አለኝ እኔ አርባ አራትም አለኝ ቅድም የደወልኩበትም አለ።
more ይሄንኛው ስለሚቆጥርቦት በአርባ አራት ቤቱ ይሞክሩት በደንብ እሺ ነገ በቃ አስ ነገ ይመጣሉታል። እሺ መልካም ቀን።